ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። ዶክቲዩብ የደወሉት ምን ልታዘዝ?
አይ ዩቲዩብ ምናምን ስልጠና ለመጀመር ተብሎ ቲክታክ ላይ አይቼ ነበር።
እሺ ይቻላል። ስሞትን ልመዝግብ አንዴ።
እሺ ፈላሃዲን ሸት- ስለምንመዘግብ እም፣
ሀዲን ፈላሃዲን
እሺ ማን እሸቴ
እሺ ስልኮትን ይነግሩኛል?
እሺ ዜሮ ዘ- ሀያ እሺ ሀያ አንድ
እሺ ሀያ
እሺ ሀያ አንድ
ድጋሚ አ ሀያ ሀያ አንድ ሀያ ሀያ አንድ አ
እሺ እሺ፣ ማስታወቂያው ምን ላይ ነበር ያዩት?
ማስታወቂያው ቲክታክ ላይ ነው። የአባባ የአብ ፖስቱ ታዩት። አ
እሺ ቦታው አድራሻው የት ነው የእርሶ?
አድራሻ ደንበል መስቀል ፍላወር ሄሎ